ጤና ይስጥልኝ አሽሌ የጀነኛ መኮንን ረዳው።
ሰላም እንዴት ነሽ?
እግዚአብሔር ይመስገን እንዴት ነው?
ትናንትና ገንዘብ deposit አድርጌ ነበር በአሪፍ ፔ ማለት ነው።
እሺ እንደ አጋጣሚ ግን የተመዘገበው ስልክ ቁጥር የእንትን ነበር የኤምፔሳ ቁጥር ነበር የሳፋሪኮም።
እሺ የተጠቀሙ ስልክ ቁጥር አዎ ብሩን ቆርጡታል። ግን ያው ሳፋሪኮም ቴሌ ብር አይሰራም አይደለ?
አዎ እንደዛ ሆነብኝ።
እሺ ብሩ ከቱ ኤክስፖርት ነው ያሉት?
deposit አድርጌ ኬት መሰለሽ ከ betting site ነው
betting site ኡ ምን ይባላል ስሙ?
ሁሉ ሁሉ ስፖርት ሁሉ ስፖርት።
አዎ
ከሁሉ ስፖርት ተቆርጦቦታል ማለት ነው።
አዎ ከዛ ተቆርጧል።
በዛ ስልክ መስሎኝ ቁጥር ግን የነበ- ታይሎት መስሎኝ የነበረው ምንድን ነው መሰለሽ በአሪፍ ፔ መጀመሪያ deposit ያደረኩት በአሪፍ ፔ ነበር ወደ ሁሉ ያስገባሁት ማለት ነው።
እሺ ሳስገባው ገብቶ